hello ጤና ይስጥልኝ። እሺ
hello ጤና ይስጥልን።
አብሮ ይስጥልኝ።
እ፣ ደንበኛችሁ ነኝ። ጨዋታ ጨዋታ አለው እና እሺ እ፣ አንድ ጨዋታ ግን እ፣ ማለት እ፣ ቦነስ ነገር የለውም። እ፣ አጋጣሚ በአንድ ጨዋታ ብቻ ነው miss ያደረጉት እና
እ፣ ትኬቱን እ፣ ይዘውታል አሁን?
እ፣ ትኬቱ already online ነው የሚጫወተው። እ፣ ትኬቱን እ፣ ልስጥህ።
አዎ ትኬት number ኡን ቢሰጡኝ check እንዳደርግለት ማለት ነው።
okay check እ፣ አሁን ላይ እሺ፣ ም- መልሼ ደውዬ ልስጥህ።
ይቻላል ይቻላል።
እሺ እሺ።
እሺ